ሰላም ጤና ይስጥልኝ። Teach Ethiopia Tutorial አዎ አዎ ሀዊ ይባላለሁ። ከ We Plus Technology Solution ነው የምደውለው።
እሺ ድርጅታችን We Plus Technology Solution አዲስ መተግበሪያን በመያዝ ወደ ገበያ መጥቷል።
okay በዚህ መተግበሪያ ላይ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ሲሆን ከእነዚህ አገልግሎቶች መካከል ደግሞ የ tutorial አገልግሎት አንዱ ነው እሺ
እና ከዚህ ከመረጥናቸው tutorial ሰጪ ድርጅቶች መካከል የእርስዎ ድርጅት አንዱ ስለሆነ ይህንን application በመጠቀም ስለምትሰጡት አገልግሎት እና ስለ ፕሮግራማቸው አንዳንድ ነገሮችን ማስተዋወቅ ይችላሉ።
okay እሺ እሺ application link ከዚህ ስልክ ላይ መላክ እችላለሁ።
አዎ ቻልሽ አዎ እሺ Play Store ላይም App Store ላይም We Plus Solution Provider የሚል application አለ። እሱን አውርደው መጠቀም ይችላሉ።
እሺ እሺ እሺ፣ አመሰግናለሁ። መልካም ቀን።
እሺ